Hello
ወይ ወይኔ ሰላም ነው ግን አለ እንዴት ነህ?
ትናንትና አራት ሰዓት አካባቢ withdraw አልኩኝ፣ ብሩ አልደረሰኝም።
እሺ ስልክህን ትነግረኛለህ?
አዎ
ዜሮ ዘጠኝ ሰባ ዘጠኝ እሺ ሰባ ስምንት እሺ
ሰባ ዘጠኝ ስልሳ አራት
እያየሁልህ ነው። ስንት ብር ነው?
ሁለት ሺህ ብር ነው።
እሺ ሁለት ሺህ ብር አይደለ? አሁን አዎ።
አሁን ለ SantimPay ዎች አሳውቅልሃለሁ።
እህ፣ ከ- እስከ ነገ ድረስ ይገባልሃል። እሺ ወንድሜ ብዙ transaction ስላለ ነው።
እህ፣ እሺ እስከ ነገ እሺ።
ድረስ ታገሰን። በጣም ይቅርታ።
እሺ እሺ መልካም ስራ።